ምኑ ጋር ነበር የጻፍኩት? እነዚህ driver ኦች ቁጥር እንደዚህ ጋር መጻፍ ይችላል።
ሄሎ ሄሎ፣ ወይ መልሼ ደወልኩሎት።
እሺ
እዚህ ጋር የሚያሳየኝ ጀሞ አካባቢ እንዳሉ ነው የሚያሳየኝ።
አይደል?
አዎ።
በዛ እኮ ችግር የለም። አይ ፖልቀራ ነው ነው የተባለሽ ለዛ ነው።
አይ እዚህ ጋር በሚያሳየን ስለሆነ የሚመጣው ችግር እሺ፣ የለም።
ምስል የለውም።
ኦርደር ያርጉ።
እሺ
እሺ እናቴ፣ እሺ